ሄሎ
ሄሎ፣ አቤት፣
ጤና ይስጥልኝ።
ደህና
ሜላት እባላለሁ። ከዶክና ሪል ስቴት ነበር ምደውለው።
እሺ፣ ፍላጎቱ ካለሽ የተወሰነ መረጃ ልሰጥሽ ነበር።
እሺ። ግን ሁሉም ይደውላሉ፣ ግን ያለቀ ቤት የሚነግረኝ የለም።
ሄሎ፣
አቤት፣ እኔ ያለቀ አልሽኝ?
ቤት ነው የምፈልገው። እንግዲህ እየተቀባበላችሁ መሰለኝ ስልኬን። ኧረ ብዙ ናቸው የሚደውሉት፣ የደወሉልሽ አሉ?
ብዙ መዓት። እኔ ግን ያለቀ ቤት ነው የምፈልገው፣ በቃ ግብት የሚባልበት
Okay፣ እሺ።
እና ካሬው ደግሞ ዘጠና እስከ መቶ
እም፣ አይ ያለቀ እንደሱ ነው ሳይሆን የምፈልግ። አይ የወደፊት ይሄ የህልም እንጀራ እም፣ አይ አይ እኔ እንደዛ ቆንጆ ይሄ አመት ምናምን ይባላል አልፈልግም እናቴ። እሺ ይቅርታ አድርጊልኝ።
እሺ። መልካም ቀን።
ግን እልቅ ያለ ካለ ደውይልኝ።
እሺ፣ እደውልልሻለሁ።
እሺማ እሺ። ቻው ቻው። መልካም ቀን።
ቻው ቻው የኔ ቆንጆ።